ሄሎ
ሄሎ አቤት ጤና ይስጥልኝ።
አብሮ ይስጥልን እንደምን አመሸ?
አለን እ እቃ ተልኮልን ነበረ እና እሱን check ለማድረግ ለማድረግ ነው መድረስ አለመድረሱን በማን ስም ነው
በድል ነሳቸው።
ሲነሳ
አዎ ድል ነሳ ጌታቸው ኬት ኬት ነው ከ US
ከ US እሱ ገና ነው
አልደረሰም።
ምናልባት ሰኞ አዎ
okay እ የሞተር ሰኞ ወይ fan ነው።
ነገም ካለ እንደውላችኋለን ነገም ከደረሰ okay እቃው የሞተር fan መሆኑን check ማወቅ እችላለሁ? check እ ማወቅ ታደርጊልኛለሽ?
አልቻልኩም ዝርዝሩን ስላላኩልኝ ማወቅ አልቻልኩም እህ እንደደረሰ ግን okay።
አሳውቃችኋለሁ እሺ እኔ በቤት እና አመሰግናለን።
እሺ እሺ እሺ